ጤናሽ ሌላው እንዴት እንዴት አመሹ?
እግዚአብሔር ይመስገን። እንዴት አመሸሽ?
አሜን እግዚአብሔር ይመስገን።
ወገሻ ለመማር ነበረ። ስንት ነው ክፍያው?
ስም ማን ልበል? ይቅርታ
እ፣ ቤተልሔም እባላለሁ።
ቤተልሔም አዎ
hello hello፣ እሺ አይሰማም?
ሰላም ይባላል። ዳታ እየመዘገብ
እሺ እሺ። ሄሎ ሄሎ ሄሎ